ትዝታሽ ዘወትር ወደ እኔ የመጣ ትዝታሽ ዘወትር ወደ እኔ የመጣ እፎ የምልበት ሕይወቴ ግዛታ እፎ የምልበት ሕይወቴ ግዛታ በማለት ዕድሜ ልጨርሰው በማለት ዕድሜ ልጨርሰው በዓይን እያየሁሽ ነው ሆዴን የሚብሰው በዓይን እያየሁሽ ነው ሆዴን የሚብሰው ማለትን ማንም አያውቀው ማለትን ማንም አያውቀው ከልብ ውስጥ ገብቶ ካላስጨነቀው ከልብ ውስጥ ገብቶ ካላስጨነቀው ሁልጊዜ ከላይታችን የምባዝነው ሁልጊዜ ከላይታችን የምባዝነው የጎደለው ሞልቶ ይሆናል ብዬ ነው የጎደለው ሞልቶን ይሆናል ብዬ ነው ላላለልኝ ነገር አጉል ከመልፋቱ ላላለልኝ ነገር አጉል ከመልፋቱ ይሻለኝ ይሆናል አንገቴን መድፋቱ ይሻለኝ ይሆናል አንገቴን መድፋቱ ጀማምራኝ ነበረን እንደ መናፈቅ ጀማምራኝ ነበረን እንደ መናፈቅ ፍቅር የማይገባት መሆኗን ሳላውቅ ፍቅር የማይገባት መሆኗን ሳላውቅ በተልባ የበላሁ ጮማ የተመኘው በተልባ የበላሁ ቅቤ የተመኘው በሽታ ሆንሽብኝ ጤናም አላገኘው በሽታ ሆንሽብኝ ጤናም አላገኘው ስትበይማ ቢው ስተጫ ጠጪው ስትበይ ማቢው ስተጫ ጠጪው ልቤ ካንቺ ጋር ነው እንዳታስርቢው ልቤ ካንቺ ጋር ነው እንዳታስርቢው ልቤ ካንቺ ጋር ነው እንዳታስርቢው ነይ ነይ ጎፈሬ ነይ ነይ ሩባ የብረት አልጋ ያረጋል የሰው ሆንሽና ምን ይደረጋል የሰው ሆንሽና ምን ይደረጋል